ጤና ይስጥልኝ። አሪፍ ነኝ። መሀሌት ነኝ። በኩል ልርዳው?
ልኬዋለሁ ቴሌግራም ላይ ነው።
እሺ ማን በሚል ስም ነው የላኩልን?
ተላገነት በራሱ
እሺ በዚህ ቁጥር ነው የሚጠቀሙት?
አዎ በዚህ ቁጥር ነው።
እሺ ደንበኛችን ተስተካክሎ እንዳለቀ እናሳውቀውታለን።
እሺ፣ ምን ዛሬ ያልቃል?
አዎ በዚህ ዛሬ ወይም በዚህ ሰዓት ማለት አንችልም፣ ግን እንዳለቀ እናሳውቀውታለን። በእኛ በኩል በፍጥነት ለመጨረስ እንሞክራለን።
እሺ፣ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን ይሁንልዎት።